ሄሎ
ሄሎ መሰከናይ መልስ ምህረት መሰከናይ ወይ እሪ ጸጋብ ነኝ። order ኤን ወደ እኔ አስገቢልኝ እና ሄሎ አሳይን የተደረገ ነው።
አ
እሺ order number ኡን ንገረኝ order number ኡን ሳይሆን ስልኩን ልንገርሻ። order number ኡን አላውቀውም።
እ
ያዘዝኩበትን ስልክ ልንገርሻ። ኦርደር ነምበሩን እሺ፣ አላውቀውም።
እሺ እሺ ጸጋብ ንገረኝ።
እሺ ሰባ ሰባት ሰባ ሰባት
አ- አርባ ሶስት አርባ ሶስት ሀምሳ ስምንት ሀምሳ ስምንት ሰባ ዘጠኝ ሰባ ዘጠኝ እሺ እና ደግሞ ማለት ነው original ቆዳ እሺ።
ዳምስ ሌላ ምታስወጪልኝ order አለቀው።
ምን ምን ይለኝ
hello እ ሀምሳ ሀምሳ ስምንት ስልሳ ስድስት
ሀምሳ ስምንት ስልሳ ስድስት ስልሳ ስድስት ምኑ ነው ብነው እሱ ተቃራኒብኝ ነው ያስከውን ኦርደር ንገረኝ።
ያዝኩት ሀም- ሀምሳ ስምንት ስልሳ አንድ ሀምሳ ስምንት ስልሳ አንድ እሺ አንዴ እስኪ ከፍልልኝ ጠብቀኝ እሺ እሺ
አንዴ ጠብቀኝ ጸጋብ ወይ ምን አልሽኝ?
እስኪ ከፍትልኝ አንዴ ጠብቀኝ አይ እዚህ እዚህ- እዚህ እኮ ነው እያወራሁ። እሺ እሺ እሺ ጸጋብ ከአውበርገር ቦሌ ያለው እንዲወጣልህ የፈለግከው መስቀል አህ አህ አህ።
ፍላወር እስኪ እርሜዳ አ
የያዝከው ደግሞ ከካዴ ወደ ቦሌ ቦር አይደለ?
አሁንና ደግሞ አሁን ያ- ያልኩሽ ኦርደርም የ- ሁለተኛ የከስተመር ሶስተኛ ነው?
ኦርደር ነው። አ እሺ ጸጋ ጸጋ በአንዴ ጠብቀኝ እሺ።
እሺ እሺ
እ፣ አስታይኑ ደግሞ ከሀበሻ ያዘዝከው አይደል?
አ አንድ ፍቅር ማዕድ አ አረገፋ አረፈርከ
ብሬ ብሬ ከካዴ እ፣ ከካዴ ማለት ነው ወደ ቦሌ ቦራ ይዟል።
ድሮ እንደሚዘ ከካዴ ወደ ቦሌ ቦራ ይዟል። ይሄኛው ደግሞ ከቦሌ ኤድና ሞል ወደ መስቀል አደባባይ ነው። እሱን አስወጭልኛል። ጸጋብ ወይ ጸጋብ ወይ ወጥቶላል። እሺ ወደ መስቀል አደባባይ የሚሄድ አዎ በርገሩ እሺ
ያቻ ታልተው ይችላል